ሄሎ ጤና ይስጥልኝ። ሽንት ቴሌቪዥን ለሞቶች ሰላም ጤና ይስጥልኝ። ትላንትና MRI ወስጄ ነበር
እሺ
እና በቁጥሬ ልትልኩት ትችላላችሁ? የ- የ MRI ክፍል ስልክ ልስጥዎት እና በዛ ደውለው እንዲልኩልዎት ማድረግ ይችላሉ።
እሺ የእነሱን አዎ ስልክ እሺ አዎ።
እሺ ዜሮ ዘጠኝ ሰማንያ ስምንት ሰማንያ ስምንት ሰማንያ ስድስት ሰማንያ ስድስት ሰማንያ ሰባት ሰማንያ ዘጠኝ
ሰማንያ ሰባት